ሄሎ
የምትከታተል ነገር ነው ነበረ ብር ልትሰጥብኝ ነው ብር ወደ ሁሉ ስፖርት ልክ ከቴሌ ብር አልገባም ከትናንት ነው ላኩት
እሺ ከሁሉ ስፖርት ወደ ቴሌብር ነው የላኩት አይደለ ከቴሌ ብር ወደ ሁሉ ስፖርት ማለት እሺ የቴሌብር ሜሴጅ ደርሶታል
አዎ ልካም ሜሴጅ ላክ ብላይ ልካም
ማን ልበልሽ የቴሌግራም ስሞት ድምፆት በጣም ርቋል ጽናት ጽናት ጽናት አ
ስልኮትን ይላኩልኝ
ልክ ያለው ስልኩን ላክ ብላይ ልክ ያለው እሺ ይጠብቁ ቴሌግራም ላይ እናሳውቆታለን እሺ አይ ስለቆየብኝ እኮ ነው እሺ ዳጊ ዳጊ ነው አይደል
አ ዳጊ ዳጊ የሚለው ነው
ኧረ አይደለም አይደለም አ ተስፋነህ ተስፋነህ ነው የሚለው ተስፋነህ አዎ የቴሌግራም ስሙ ጽናት
ተስፋነህ ጌታሁን
አይደለም ተስፋነህ ሙሉዓለም ነው ሁሉ ስፖርት ላይ ማለት ነው አይደለም እኔ ቴሌግራም ስሞን ነው ያልኩት ጽናት ጽናት ጽናትን አጥቼው እኮ ነው እየጠየቅኩት ያለው ስልኮትን ይንገሩኝ ልኬላ እሺ ቆይ ልላክልሽ እዚሁ እንዳለ አትንክ አይ ብዬ ልኬላት ነበር እኮ ድጋሚ
እሺ ጽናት በአማርኛ ነው አዎ አዎ
ተላልፏል ይጠብቁ እሺ
እሺ አይ ቅድም ጠዋት ነበር የነገርኳት ጠብቅ ብለኝ እስካሁን ስታ- ሳጣ ነው የደወልኩት አዎ እሺ ሲስተካከል እናሳውቆታለን ወረፋ ስላለ ነው እሺ